hello
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
የደወሉት ግሎሪ ሪል ስቴት ነው። ምን ልርዳዎት?
ቢሮ ፈልገን ነበር።
እ
ቢሮ
ምን አሉኝ?
ቢሮ ቢሮ
አዎ፣ መተው ማነጋገር ፈልገው ነው?
አዎ።
እሺ፣ ቢሮአችን ያለው ካዛንቺስ ኡራኤል አካባቢ ነው።
የት ናችሁ?
ካዛንቺስ እ፣ ወ- ወደ ኡራኤል እ፣ ያውቁታል?
አዲስ አበባ ናችሁ?
አዎ፣ አዲስ አበባ
ዋልጋ ነው ያለ ነው።
እ
ዋልጋ ነው ያለ ነው።
አ- እዛ አካባቢ እንኳን ቢሮ የለንም። እ፣ አዲስ አበባ ነው ያለ ነው።
እሺ፣ ይቅርታ በቃ እሺ፣ አመሰግናለሁ።
እናመሰግናለን።
እሺ
እዚህ የምታውቂው ቢሮ ያለሽ ስልክ ቁጥር እ እ
እዚህ የምታውቂው ቢሮ ያለሽ ስልክ ቁጥር የለም።
እሺ፣ እንተዋወቅ።
እሺ እ፣ ማን ልበል?
ስምሽ ማን ነው?
ቃል ኪዳን እባላለሁ።
ቃል ኪዳማ።
ቃል ኪዳን ኢዮብ
ቴሌ ነሽ እንዴ?
አይደለሁም።
እሺ፣ በቃ እሺ እሺ መሰረት እባላለሁ።
እሺ እኔ ቃል ኪዳን እባላለሁ በድጋሚ።
እሺ፣ በቃ ቻው።
እሺ ቻው። እሺ